ሄሎ
ሄሎ ጤና ይስጥልኝ ግስት ቤት ምን ነበር?
ሰላም ነባ ሄሎ እሺ እሺ ንገረኝ።
ይሰማል አባ አዎ ይሰማል።
ናባ ቆይ፣ ቤት ቤት ስትመደብ አንድ ጨዋታ ካላወቅ ያ ይመልሳል።
ማለት ማለት አንድ ጨዋታ አሁን ከተሸነፍክ አዎ
አዎ አለው፣ ግን condition አለው።
እ?
ያ ማለት total odd ኡ አለ አይደል? accumulate የሆነው odd ኡ total odd ኡ አዎ ለተሸነፍከው odd ሲካፈል ከሀያ በላይ ከሆነ ማለት ነው ይመለስልሃል። ከሀያ በታች ከሆነ ግን የለውም ማለት ነው።
okay። ከ- odd ኡ ከሀያ odd በላይ መሆን መደብ ይመልሳል።
አለበት ሲካፈል
አዎ total odd ኡ ለተሸነፍከው ሲካፈል
total odd ኡ አ
okay። እ፣ ምሳሌ የኔ odd አስራ አምስት ነበረ።
ቶታል
አዎ ቶታል ኦዱ ምሳሌ አስራ አምስት ነበረ።
እሺ አስራ አምስት ሲሆን አ፣ ሙሉ ጨዋታውን አሸንፈ አንድ ጨዋታ ከተሸነፍክ አይመለስም ማለት ነው። ያ
እ፣ አንዱ ጨዋታ ስንት ሲሆን odd ኡ እ፣ ሙሉ ጨዋታ ሙሉ ሙሉ ወደ ይኸውልህ አስራ ይኸውልህ አምስት ነው ምሳሌ አ የተሸነፍከው odd አንድ ቢሆን ራሱ አስራ አ አምስት ሲካፈል አ- የተሸነፍከው ጨዋታ odd ማለት ነው። አንድ ቢሆን ራሱ አስራ አምስት ሲካፈል አንድ ስንት ሄሎ ነው? ሄሎ ሄሎ፣ ይሰማል አባ
አንተ ጋር አይሰማም?
ይሰማል ይሰማል የተሸነፍከው odd አንድ ቢሆን ራሱ አስራ አምስት ሲካፈል ለአንድ ይሆንና